ጤና ይስጥልን ማን ይባላል?
ሄሎ ይርጡ ጤና ይስጥልን ጤና ይስጥልን።
እግዚአብሔር ይመስገን አለ። ሄሎ
እየሰማሁት ነው አባት።
እንትን አሩፍ ፈልጌ ነው። ሁለት ሺህ ሀያ ይኖራል
ሀያ ሁለት ሺህ ሀያ የለንም።
የለ አዎ ሁለት ሺህ አስራ አምስት ሁለት ሺህ አስራ አምስት አስራ ስድስትስ አስራ ስድስትም የለንም አባት።
የለም አስራ አምስት እስከ ስንት ይገኝ?
ሶስት ነጥብ ስምንት
ሶስት ነጥብ ስምንት አዎ
በባንክ ነው አስተያየት አያደርጉም?
ሶስት ግማሽ ነጥብ በባንክ ስምንት አባት እ?
የለጠፈ ነው ሶስት ነጥብ ስምንት
ኦኬ እሺ